hello ሰላም ጤና ይስጥልን ጭብጭብ
አብሮ ይስጥልኝ። ሰላም ነሽ?
ሰላም እግዚአብሔር ይመስገን።
አዎ፣ ቅድም ደውል ደውዬልሽ ነበረና የተቋረጠ
እንትን አቮካዶ፣ ሽንኩርት ምናምን ቀርቶብን
አዎ በስልክ ቁጥር ይንገሩኝ እስኪ ዘጠና ዘጠኝ አርባ አንድ
እሺ
ዘጠና አራት ዘጠና አራት ሰማንያ እሺ ዜሮ ስምንት
ቱሩንጎ በሚለው ነው ቱሩንጎ በሚለው ምን አቮካዶ ምንድን ነው የቀ አዎ ቆርጠዋል። እ ሽንኩርትም
አቮካዶ ሽንኩርት ድንችም እንደዚሁ
okay እሺ የቆየ ነው
እ አቮካዶ የቆየ ነው። እንትን ሽንኩርት በማን ደግሞ ነበር admin ሁሉም በቱሩንጎ ነው ወይስ ሌላ ሰው ነበር አሉ ቱሩንጎ ነው፣ በቱሩንጎ ነው።
hello ወይ እየሰማሁሽ ነው።
okay በቱሩንጎ እ, ስድስት ኪሎ ነው አቮካዶ
አዎ
እሺ ሽንኩርቱስ
ሽንኩርት አስራ ሁለት ኪሎ
okay ድንቹ ስንት ነው
ድንቹ አምስት ድንቹ በትርንጎ አስራ ስድስት አስራ አምስት ነው።
አስራ አምስት ነው መሰለኝ ያሉ ነው። እስቲ ይዘራዩ okay፣ ሁሉም እ፣ admin ኑ ሁሉም ቱሩንጎ ነበረች አ
okay እሺ
እና እንደገና ሽንኩርት
ሽንኩርቱ ጌ- የመ- መቼ ነበር ያዘዙት ሽንኩርቱን?
አ፣ ሽንኩርት አሁን ትላንትና ታዘዘም ቀርቷል። ሮብ ሮብ ማክሰኞ ታዘዘም ቀርቷል።
ሽንኩርት ሁለት ነው።
እ
okay እሺ፣ system ትንሽ ያስቸገረኝ ስለሆነ ነው። መልሼ ልደውልሎት እደውላለሁ አሁን።
ችግር የለም። አሁን እሺ፣ እጠብቅሻለሁ።